Hello hello
Hello አይሰማም ይሰማል ሰላም ኖት
እግዚአብሔር ይመስገን የሆነ ነገር ጠይቆት ነበረ ምን አሉኝ
የሆነ ነገር ጠይቆት ነበር እሺ እሺ ይቻላል
ለመጠቆ ነበረና በሞክር በሞክር እምቢ አለኝ እና በዚህ ሞክርኩኝ
ምን አሉኝ
ልጅ ልጠቁም ነበር እሺ ይቻላል
ስሙ ልንገር
እሺ ስም አልበል አስታምሳይ
መስመር ላይ ጠብቅኝ እንደስ ተስፋ መሳይ ነው
ሚካኤል
ተስፋ ሲሳይ ነው
ተስፋ ሚካኤል
ተስፋ ሚካኤል ማን
እስከ
ምን አልሽኝ
እስከ
ምስጋን ነው አ
እድሜው ስንት ነው የህፃኑ
አስራ አራት
ህፃን ጥቆማ የሚቻለው ከአንድ አመት እስከ አምስት አመት ነው እናቴ
ማለት አባ ልጆቹ ታናሽ አለ ልጆቹን ልጆቹ
ስንት ነው እድሜው
እሱ አራት ነው
ማነው ስሙ
እየው
እየው ማን
እየው ዳዊት
እና ምን አይነት ተሰጧለሁ
ልጁ የግጥ የግጥም ነው
እሺ ወንድ ነው
አ ወንድ ነው ስልክ ቁጥር ነው የልጁን ህፃን የማገኝበት
ግን